ጤና ይስጥልን እንደሚያየችን አቤት ብራዘርስ ሱክስ ኖት እ
ብራዘርስ ኖት አይደለ?
ወዬ ከቢጃ ኢትዮጵያ ጥሪ ማዕከል ነው የምደውለው።
እሺ ሰሞኑን ለደንበኞች SMS text እየላክን ነበረ፣ ደርሶታል?
ምን እያላክ SMS text የደንበኝነት መለያ ቁጥር እየላክን ነበረ፣ ደርሶታል? በስልክ ቁጥሮች
ይሄ ይሄኛው መኪና አይሰማም እናት
ለደንበኝ መለያ ቁጥር SMS text እየላክን ነበረ ለደንበኞች፣ ደርሶታል? ለእርሶ
አይ አልደረሰም
እሺ፣ ልንገሮት የያዙት ካልደረሱት
እሺ
ሀምሳ አንድ
አምሳ አንድ ሰባ
ሰባ ሀያ ስድስት እሺ ሰባ አምስት
የምንድን ነው ይሄ ይሄ ደንበኛ ስለመሆኑ የቢጃይ መለያ ቁጥር ነው የደንበኝነት።
Okay ጊዜ እሺ እሺ አዎ፣ እሺ እናመሰግናለን። መልካም ምሽት።
Thank you እሺ